Hello. ወይ ደህናዎች?
ቤተሰቤ አዎ ሰላም ነው።
ሰላም ነው።
አዎ እግዚአብሔር ይመስገን። በዚህ account ቁጥር ተልኮ ተርሶ ነበረ።
ቤተሰቤ አዎ ምነው ስሙ የከፍተው
አብርሃም አወል ጂ ጂ አብርሃም አወል ነው ያሁኑ ስም። በሀያ አንድ ቤት ደውሎ ነበር።
ምን አልሽኝ?
ቆይ አንዴ ጠብቂኝ። ሄሎ አቤት እሺ።
ተከፍቷል አይደል?
አዎ ተከፍቶ እንዲከፈትልኝ ፈልጌ ነበረ።
እ እንዲከፈትልኝ ፈልጌ ነበረ
እሺ ምንድን ነበር የሆነብሽ?
እ ምን ሆኖብሽ ነው?
አይ ቁጥሩ የተላልኝ ነበረ አልተከፈተልኝም። ለዛ ነው እ አዎ፣ አልተከፈተልኝም። እንዲከፈትልኝ ፈልጌ ነው።
account ነው
እ?
account እንዲከፈትልሽ ነው?
አዎ አዎ አዎ።
account እኮ already ተከፍቷል።
ተከፍቷል account ኡ ተከፍቷል።
እ
እ አሁን ደውዪላቸው ብሎሽ ነው አይደለ?
አዎ ይመስለኛል።
እ ተደዊ ተብዬ ነው የፈለገው አይደለ? password እ?
password እምቢ ብሎት ነው። እሺ አዎ፣ password እምቢ እንደውልልሻለን ብሎት ነው።
በኋላ ትንሽ ቆይተን በኋላ ነው እንደውልልሻለን። አሁን ሳይሆን ትንሽ ቆይተን እ፣ እንደውላለን። አለቃችን እናናግረውና እሺ እሺ ማኮ እሺ እሺ ደስ